ሄሎ ጤና ይስጥልኝ ቤስቲቤት
ሄሎ ጤና ይስጥልኝ ቤስቲቤት አሞን ነዳ አብሮስ ድራው መማረክ ፈልጌ በህልት አማውንቴ ላኛለ ቅድም ደውዬ ነበርኩኝና በቤት ስልክም ደውሎልኝ ነበረ።
እሺ
ከዛ በኋላ ሀምሳ ሺህ ብር ብቻ ነው አጣው ሌላ እንዳለኝ እንዴት ላድርገው?
ቀሪም ያልወጣለህ
አዎ አለ ሁለት መቶ ሺህ ሁለት መቶ ሺህ እሺ አሁን ደወልክበት ስልክ ቁጥር ነው የቤስቲቤት ስልክ ቁጥር አዎ አዎ
ሄሎ አሁን ሀምሳ ሺህ ብር ይታየኛል ወጪ የሚሆን ያወጣው ለብለህ አዎ ሀምሳ ሺህ ብር እሱ አዎ ለንግድ ባንክ አዝ- አዘዝኩኝ።
እሺ ላሳልፈው ከ- አዎ ከዛ ሌላ የቀረውስ እንዴት ላድርገው ነው? አካውንቱን አስተካክሉ ሞተ
እምቢ እያለ ነው ሊሚት ኢንቫይል ደርሶብህ ታም- ነው ኢንቫይል ሊሚት ተማውንት ደረሰብህ? በቃ እሺ አዎ፣ ኢም- እናሳድግልሃለን እሺ
አዎ እንደዛ አድርጉልኝ። ከዚህ በፊትም አምስት መቶ ሺህ ብር ዝም ብዬ ነው ጨረስኩት። ማለት ስድስት መቶ ሺህ እምቢ ብሎኝ ማለት ነው።
እሺ በቃ እ፣ ይስተካከልልሃል ትንሽ ጠብቀን እሺ check የሚ- የሚጣራ ነገር ስላለ ነው upgrade ከመደረገ ውስጥ የተወሰነ የሚጣሩ ነገሮች ስላሉ ትንሽ ጊዜ ሊፈልግ ይችላል ለዛ ነው እሺ
እና አሁን እ፣ ልጠብቅ ወይስ ወዲያው ጠብቄ ልጠብቅ?
ወዲያው upgrade አይሆንልህም የሚጣራ ነገር ስላለ ትንሽ ይቆያል
እሺ በእናትህ እንዳትረሳው።
እሺ ችግር የለውም እሺ አመሰግናለሁ።
በጣም እሺ